ሄሎ መልሼ ደወልኩኝ ከችፕ ኦኬ እሺ እሺ እሺ check አድርጌው ነበር refund ኣችሁን እና የ- ወደ wallet ኣችሁ ነው የገባው የወላችሁ ወደ wallet ቺፕ wallet አለ አይደል
ይባል ማለት ነው።
ሄሎ ያው
ቺፕቺፕ ዋሌት ማለት እዛው ሄሎ
ምን ቺፕ ላይ ዋሌት ማለት ማለት ነው?
ዋሌቱ ቺፕቺፕ ዋሌት እኛ እዛው ተጠቃሚም application ኡ ላይ አይደለም።
ክፍያ ሲፈጽሙ አዎ application ኡ ላይ ክፍያ ሲፈጽሙ wallet የሚል አማራጭ አይተው ያውቁም መክፈል ይችላሉ አይ፣ እሱ እንደ አሁን ለምሳሌ
አይ እንደዛ ይደረግ ለምሳሌ እንደዛ በ- እንዴት ታደርጋላችሁ? ያላመጣት እኛ በከፈልናችሁ አትመልሱም ነበር እዛ። አሁን ለምሳሌ አ- እ፣ እንዲሞላልኝ ብዬ ለ- ለሰዎች አከፋፍዬ ነው። እነሱ እንዴት ነው ወደ እኔ አሁን refund ያደርጉልኝ ብር? እኔ group እንዲሞላልኝ ነው ለሰዎች ያከፋፈልኩት። እንደዛ አይደረግም። ያለ customer ፈቃድ እንደዛ ይደረጋል? አሁን ሰዎቹ እንዴት ነው ለእኔ ብሬን የሚመልሱልኝ ታዲያ?
by default ነው ወደዛ የገባው እና የእነሱን ብር ከ wallet አውጥተን ወደ አካውንታቸው መመለስ እንችላለን። ያው ትንሽ ጊዜ ሊፈጅ እሺ ይችላል እንጂ በቃ እ፣ እንደዛ ይደረጋል።
አሁን ለምሳሌ ትዝታ የምትባለው ልጅ አይደል ነው ብቻ እንዴት እንደሚከፍሉኝ አላውቅም። ሁሉም ገብቷል ትዝታ ዋሌታቸው ነው
ዋሌታቸው ላይ ያው ሁሉም አሁን ትዝታ ሁለት መቶ ሰባ ሁለት ብር አላት አካውንቷ ላይ እ፣ ማስተዋል እኮ ደግሞ ወይ- አራ- አራት መቶ ሰባ አራት መቶ ሰባ ዘጠኝ ብር አላት። ሁሉም አላቸው አካውንታቸው ላይ ማለት ማዘዝ ይችላሉ ከፈለጉ። አሁን ከሱ ላይ እኮ ማዘዝ አይ ሰው አይችሉም እንደዛ የሰው ትት እናንተን ካላለ እሺ ማለት አላውቅም ብቻ እኔስ ከዚህ ያው በኋላ ያንተ ችግር ስላልሆነ ምንም ማድረግ አልችልም እንጂ እንደዛ አይደረግም። አሁን እኔ ብሩ ላይ መ- እንትን ላይ ልልኝም ይችላል ሪፈንድ ጋደር ምክንያቱም አካውንታቸው ላይ ስላል even እኔ ስጠይቃቸው አልገባም የሚል ምላሽ ነው የሰጡኝ። ስለዚህ wallet ኣቸውን check አላደረጉትም። ብዙ ሰው እ፣ ስለሱ ስለማያውቅ ለዛ ይሆናል እና አሁን ድጋሜ እዘዙበትና ወይ ደግሞ ድጋሜ ካዘዛችሁበት በኋላ እቃውን እ፣ አንፈልግም ካላችሁ ሙሉ ወደ እርሶ ሊመለስ ይችላል። እንደዛ አሁን እቃውን አዙና
አይ ራሴንማ እኮ ስታስረዳኝ ይችላል፣ ግን አሁን ሰው እንደዛ ብታስረዳ አይገባም። ይህንን እንደዛ ያገናዝቦ ብርን የሚመልስልህ ሰው አይኖርም። anyways በቃ ወ- እንትን setting ኡ ላይ ገብተው ማድረግ ይቀይሩት እና ከዚህ በኋላ ወደዛ እንዳይገባ profile ላይ ገብተው ይቀይሩት። እሺ እሺ እሺ